ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
እንዴት ነሽ? እንዴት አደርሽናል?
ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳው?
ኦክሲጅን ሰዓቱ ተበላሽቶብኝ
ሰዓቱ አይሰራም።
ሰዓቱ አዎ ኦክሲጅኑ ቀየርኩኝና በሰዓቱ በኩል ያተነ በሰዓቱ በኩል የተነፍስ አስቸገረኝ። አሁን ቀይሬ ኦክሲጅን አ- በሰዓቱ ምክንያት እየተነፈሰ አስቸገሩት።
በሰዓቱ በኩል አዎ የተነፍስ አስቸገረኝ። ሰዓቱ በኩል ቢጂአይ ዶት ሊነግሩኝ ይችላሉ?
ኮዱን አርባ ዘጠኝ ዘጠና አንድ አርባ ዘጠኝ ዘጠና አንድ አ
አንድ check ላድርግሎት። መስመር ላይ ጠብቁኝ። ወይ TIN number ይንገሩኝ እስኪ እሺ ሶስት ዜሮ ሶስት ዜሮ ሀምሳ ሶስት ሀምሳ ሶስት አስራ ሰባት ስድስት ዜሮ ሰባት በኛችን ተቆራረጠ ሀምሳ ሶስት
ሀምሳ ሶስት አስራ ሰባት አስራ ሰባት ስድስት ዜሮ ሰባት ስድስት ዜሮ ሰባት
ስድስት ዜሮ ሰባት አንዴ መስመር ላይ ጠብቁኝ። የመዘገብኩሎት ስለሆን check ላድርግ።
እሺ
ቃል ግሮሰሪ አ አ
ሙሉ ስም አለበል።
ትዕግስቱ ትዕግስቱ ምክንያቱም ተስፋዬ ትንሽ ድምፆት እየተቆራረጠ ነው። ሙሉ ስም ትዕግስቱ- አለበል።
ትዕግ- ትዕግስቱ ተስፋዬ ትዕግስቱ ተስፋዬ።
አ
እሺ። አሁን በደወሉበት ስልክ ልመዝግበው።
አ አ